ጤና ይስጥልኝ አቶ አብዱላሂ
ወይ
ከአሪፍ ፔ ነበር የምደውልልዎት ሎዛ እባላለሁ እሺ እሺ እሺ አመ- አመልክቶ ነበረ እኛ ጋር አዎ አዎ ወደ አሪፍ ወደ አሪፍ ስፖርት እ፣ deposit አዎ።
እንዳደረጉና በእኛ በኩል ጉዳዮት እንደተስተካከለ ልነግሮት ነበረ አዎ፣ ገብቶ- ገብቶልኛል ወደ አሪፍ ስፖርቱ
አ ወደ አሪፍ ስፖርት ገንዘቦ ገብቶሎታል በእኛ በኩል ያለው ነገር ተስተካክሏል ደንበኛችን እሺ እሺ እናመሰግናለን መልካም ቀን ይሁንልዎ እሺ